የብር መርጃ ማካል ባኩም ለዶ
መረጃ ፈልጌ ነበረ ስለ ትኬት።
ምን አሉኝ? ይቅርታ ትኬት መረጃ ፈልጌ ነበረ ስኬት ወዴት ነበር የፈለጉት?
ወደ ሳዑዲ ወደ ሳዑዲ ሳውዲ
አ፣ ለመቼ?
ያኔ ለመቁረጥ አይደለም እኮ የደወልኩት።
ይቻላል። እሺ ዋጋውን መረጃ- ለማወቅ ነው የፈለጉት?
አይዋ መረጃ ደርሶ መልስ ልንገሩት ወይስ መሄጃ ብቻ አድርጌ ልንገሩት?
መሄጃ ብቻ
መሄጃ ብቻ።
እም።
መሄጃው ሰላሳ ሁለት ሺህ ስምንት መቶ አስራ አንድ ብር ነው።
ሰላሳ ሁለት ሺህ ዋጋ ምን አሉኝ?
ሰላሳ ሁለት ሺህ ሰላሳ ሁለት ሺህ ስምንት መቶ አስራ አንድ ብር።
አይ መርሃባ
እሺ፣ ሌላ መረዳት ነገር ይኖራል?
የለም
እናመሰግናለን ስለደወልን። መልካም ጊዜ